hello ወይ ወይ ሰላም ነህ ኤፍሬም?
እግዚአብሔር ይመስገን።
ከቤስት ቤት ነው የምደውልልህ።
አዎ አወኩኝ።
እሺ ምን ሆኖብህ ነው?
ምንም የ- የተበላሸ ነገር የለም፣ ግን አስራ ስድስት ቤቱ ማለት ነው እሺ hack ተደርጎ እ፣ ቴሌግራም ላይ ሌላ የሚጠቀም ሰው አለ የኔውን ማለት ነው። ለዛ በዚህ ይቀየር አስራ ስድስት ቤቱ ይጥፋና በዚህ በሰማንያ ሰባት ቤት አድርጉ ብዬ ባለፈው ሳምንት ነግሬያችሁ ነበር።
እሺ እየተጠቀምከው አይደለም አንተ ያንን ስልክ?
አሁን በዚህ ቴሌግራም ተጠቅሜያለሁ። አሁን አል- ሳናግረው ልጁን ማለት ዮናስን ሳናግረው በአስራ ስድስት ቤት ደውል ሲለኝ አስራ ስድስቱ በዚህ ይቀየር በሰማንያ ሰባት ቤቱ ይቀየር አልኩኝ።
መጀመሪያ እኛ ጋር የነበረክ አስራ ስድስት ቤቱ ነው።
የተመዘገበው አስራ ስድስት ሀምሳ ሰባት ዜሮ ዜሮ አራት ዜሮ ሶስት የተመዘገበው ማለት ነው። መጀመሪያ እዛ አዲስ አበባ እጄ ኤፍሬም ወላይታ ነው።
አዎ ኤፍሬም ወላይታ ጉኑ ነው የሚለው አለ።
ኤፍሬም ወላይታ። እስቲ ቆይ ልፈልገው። እሺ ኤፍሬም ጠብቀኝ አንዴ።
እሺ
አስራ ስድስት ቤት ነው ያልከኝ?
አስራ ስድስት ሀምሳ ሰባት እ፣ ዜሮ ሶስት ነው ዜሮ አራት ዜሮ ሶስት
የዘጠኝ አስራ ስድስት ሀምሳ አራት ሀምሳ ሰባት ሀምሳ አራት አይደለም፣ ሀምሳ ሰባት?
ሀምሳ ዜሮ አራት ዜሮ ሶስት
መቼ ነበር መጨረሻ ጊዜ በዚህ ያወራህን?
ዛሬም እኮ የመጣውን ሂሳብ ትናንትና የመጣውን ሂሳብ አይቻለሁ። ሁለት መቶ ምናምን ብር በአስራ ስድስት ቤት ቴሌግራም ላይ አይቻለሁ። ግን ኤፍሬም አባተ ነው አይደለ?
አዎ አሁን ሲም ኤፍሬም ሲም አባት- ካርዱ አንተ ጋር አለ። ቴሌግራም ብቻ ነው hack የተደረገብህ።
አዎ ቴሌግራም hack ተደርጓል። አሁን ደግሞ እሺ።
በዛ በአስራ ስድስት ቤት ደውይ ምናምን ብዬ ነበር መጀመሪያ።
እሺ አንተ ደውልልን በዚህ ስልክ። አሁን አሁን የደወልኩልህ ስልክ አለ አይደለ? ዜሮ አንድ አንድ ብሎ የሚጀምረው
አዎ አንቺ በደወልችው።
አዎ እኔ በደወልኩት በአስራ ስድስት ቤቱ ደውልልኝ።
እሺ እሺ እሺ